ፍለዴት ነው የሚለርዳው
ጤና ይስጥልኝ።
አብረት ስለ
ምናልባት እያናገርኩኝ ነበር በቴሌግራም እና ስልክ ልካሉ።
እ
በቴሌግራም እያናገርኳችሁ ነበርና ስልክ ላከችልኝ። ይሄ ማለት ነው።
እሺ ምን ነበረ ጥያቄ?
እ የሆነ ክለብ እንትን ብይ ድሮ ነው ቢት አልኩት። አቻ ይወጣል አይሸነፍም አልኩት።
እ ቴሌግራም ላይ ስም ማን ነው?
ቴ- ቴሌግራም አዎ እ ዮሐና ነው የሚለው። draw ብዬው አቻ ወጥቶ ዜሮ ለዜሮ አቻ ወጡ። ድሮ ብዬው ቆይ ላገናኝ ያናገረህን ሰው
hello hello ማዴ አሉ እ ማዴ እሰማሻለሁ እኮ እሰማሻለሁ ዋ ናስኪያ ስልክ ነበር ናስኪያ ናስኪያ ይሰማ ናስኪያ ይሰማ